ጤና ይስጥልን BGI ኢትዮጵያ ቤተሰብ እባክዎን ደርሰው ሰላም ነው።
ጤና ይስጥልን
እንትን ማለት ድራፍት ማን ነው ፍሪጅ ተበላሽቶብኛል።
እሺ ከዚህም በፊት አስመዝግበው ነበረ እኛ ጋር ደውለው አላስመዘገብኩም።
እሺ የ BGI የመለያ ቁጥሮትን ወይም TIN number ኦትን ይንገሩኝ ሶስት ዜሮ ሶስት ዜሮ ሰላሳ ሁለት ሰላሳ ሁለት ሀምሳ ሶስት ሀምሳ ሶስት አራት አርባ አራት አርባ እሺ መስመር አዎ።
ይጠብቁ እያየሁሎት ነው ጋይስ ሆቴሎት ጋዜጣ እሺ ለሌላ ጊዜ እንዲጠቅሙት የ BGI የመለያ ቁጥሮትን እንገሩት እኛ ጋር እሺ።
ሲደውሉ በእሱ ያስመዘግባሉ አስራ አራት
አስራ አራት ሰላሳ አራት
ሰላሳ አራት ስድስት ሰላሳ ስምንት ስድስት ሰላሳ ስምንት
አስራ አራት ሰላሳ አራት ስድስት ሰላሳ ስምንት አስራ አራት ሰላሳ አራት ስድስት ሰላሳ ስምንት ሰላሳ ስምንት እሺ ሙሉ ይመጡልናል ዛሬ ወይ ገና አልመዘገብኩሎትም ደንበኛችን ሙሉ ስሞትን ይንገሩኝ በላይነህ በረከት በላይነህ በረከት በላይነህ በረከት ዋሊ
እሺ አሁን በደወሉበት ስልክ ልመዝግብሎት
አዎ አዎ አይ በአስራ አንድ ዘጠኝ አስራ አንድ ወይ በዚህ መዝግቡ ችግር ነው እሺ የት አካባቢ ነው የሚገኙት
ኳስ ሜዳ ማዞር አካባቢ ቡና ባንክ ገባ ብሎ
ቡና ባንክ ገባ ብሎ አዎ ኳስ ሜዳ ማዞር አለ
ምንድን ነው ለማስመዝገብ የፈለጉት
ፍሪጅ አይሰራበት ፍሪጅ አይሰራም እንትን የ- የጊነሱ ማለት ነው ምኑ ነው የተበላሸው
አያቀዘቅዝም አያቀዘቅዝም በሩ በደም ተዘግቷል እ በሩ በደም ተዘግቷል
አዎ አያቀዘቅዝም አሁንም እንትን ብሎ ይጮህ ነበር አሁን ደግሞ ሙሉ ለሙሉ ማ- ማቀዝቀዝ አቁሟል
እሺ ደንበኛችን ቅሬታውን ወደ ጥገና ክፍሎች አስተላልፍሎታለሁ የጥገና ክፍሎች በተቻለው ፍጥነት መጥተው ይሰሩሎታል ሌላ ምረዳዎት ነገር አለ ሌላ ምንም የምትለኝ ነገር የለም ያው ስ- ይመጣል ዛሬ ይመጣል ወይ ያው ብዙ ወረፋ ከሌለባቸው ይመጣሉ ይጠብቋቸው እሺ እሺ በቃ እሺ ስለደወሉ እናመሰግናለን ስለ አገልግሎት ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡ መልካም ቀን እሺ